ለጤና ይስጥልኝ ቻፓ
ብር አስተላለፍ ወደ ሀበሻ ስፖርት
ወደ ሀበሻ
በቻፓ አስተላለፍ
እሺ የቴሌግራም ስልክ ቁጥራችንን ልስጦት እና እዛ ላይ deposit ያደረጉበትን transaction message ይልኩልና check ኧረ እናደርግለታለን።
አላረኩትም screenshot
እኮ message ሳልተላከሎት
ሜሴጅማ ከቴሌ ብር ተልኮልኛል የተሳካ እንትን አ፣ አርጓል
እሱ ቴሌግራም ላይ ይልኩልኛል። የቴሌግራም ስልክ ቁጥራችንን ልስጦት።
እሺ
እሺ
እሺ
እሺ ዜሮ ዘጠኝ ስልሳ
እሺ ዜሮ ዘጠኝ አንድ ይቅር ዜሮ ዘጠኝ ስልሳ
ሰባ ሁለት
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት
ሰባ ሁለት
እዛ ላይ ላኩልን።
እሺ
እሺ መልካም ቀን